ጤና ይስጥልኝ። ደሚያችን አልበስተልኝ ካርድ ዘ- ካርድ ዘግቶብኝ ነው።
እሺ ደሚያችን ችግር የለውም። ሲልኩልን screenshot ኡን ደሚያችን ከስር ትርጉም ጽፈው ነበር።
አዎ ማታ ሰጥቼ ቴሌግራም ላይ ልኬ ነበር። እኔም ከ- እንትን ቴሌብር የተላክልኝን የተቆረጠበትን
አዎ፣ በዚህ ቁጥር ነው የሚጠቀሙት አሁን አዎ በደወሉበት በዚህ ቁጥር ነው። አዎ ይህን ቁጥር ጽፈውታል። ቴሌግራም ላይ ሲጽፉ ከታች ሲልኩ ከታች በእንትኑ ላይ አልጻፍኩትም መሰለኝ እሱ አዎ እንደሱ ካልጻፉት ማግኘት አንችልም። ደመኛችን ብዙ ደመኞች ሲልኩ- ስለሚልኩልን በቁጥሩ አዎ፣ ስለምናገኘው እሺ እሺ አሁንም መጻፍ ከቻሉ አሁን ይጻፉልንና እ፣ እሺ እናይሉታለን በእኛ በኩል።
እሺ እሺ ደመኛችን፣ ሌላ የምንረዳውት ነገር ይኖራል?
ሌላ የለም። እሺ አመሰግናለሁ።
እሺ ስለደወሉ እናመሰግናለን።